ሰላም እንዴት ዋልሽ?
አለሁ። እንዴት ነህ?
ሰባ ሰላሳ አንድ ሰባ ሰላሳ አንድ ምን ነበር?
ተቃራኒ order ነው። ሰላም እሺ ሌላ እስከሆነም ንገረኝ።
ሰባ አስራ ቆይ አንዴ ቆይ ሰባ አስራ ዘጠኝ
ሰባ አስራ ዘጠኝ ሰባ ሰላሳ አንድ
ቆይ የመጀመሪያ ሰባ ሰላሳ አንድ ሰላሳ ሰባ አንድ ከዛው ሺህ ባስ ጠይቀናል።
እሺ እሺ እሺ
ሸርነት የትኛውን እየሰራ ያለኸው?
እኔ ሀቡን ሰባ አስራ ዘጠኝ